ጤና ይስጥልን።
አብሮ ይስጥልኝ።
ጤና ይስጥልን።
ሰላም አብሮ ይስጥልኝ። ሰላም ነው?
የቤተሰብ አባት አቤት ሰላም ናቸው ወይ?
ምን አሉ?
ሰላም ነው ወይ?
እግዚአብሔር ይመስገን። እግዚአብሔር ይመስገን።
OK ማሊባ አባተሲ ምናምን ነገር እ፣ ድረገጽ ላይ ነበር ስልካችሁን ያገኘሁት።
እሺ
አዎ የሆነ high roof አይቼ ነበረ።
አሉ
high roof high roof high roof እሺ
ሀምሳ ዘጠኝ ቤት የለጠፈ
ነጩ ነው አ አ
ሞዴል ሁለት ሺ ነው።
ሁለት ሺህ አስር ነው የሚለው ስንት ነው? በደንብ ምን አልኩትም ቅድም አሁን በአጋጣሚ ነው